hello ጤና ይስጥልን ችብችብ።
እግዚአብሔር ይመስገን። አስቤዛ አዘን ነበርና ትናንትና እሺ
ዛሬም ስራ ስለምረን ነበርና አንድ ላይ ቢጣልን ብለን ነበር። ሁለት ዛሬ ያደረጉት ዛሬ order ትናንትና አስክክትና ዛሬ complete ከሆነ የዛሬው ለነገ ነው የምንልክሎት እንጂ ዛሬ መምጣት አይችልም።
አይችልም። አንድ ላይ እንደዛ መሆን አይችልም።
አይችልም። እሺ፣ አዎ ካልቻላቸው እሺ።
እሺ።
የ- ያኛው ያለፈ- ይመጣል። ዛሬ ጊዜ ሆኖ ለነገ ነው የምንልክሎት።
እሺ፣ ይደርስ ይሆናል ሰው ልንገር።
ምን አሉኝ?
የትናንትናው- የትናንትናውን ዛሬ ደርሰናል ይመጣ
ኮድ የትናንትና ደርሶታል ያየነው- አለ።
አዎ አዎ፣ ኮድ ደርሶናል። አዎ
አዎ፣ ስለዚህ ድረስ ሲደርስ ይደውላል።
መልካም። እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።
መልካም።